ሄሎ ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ እናቴ። እንትን አይቼ ነበር። ምንድን ነው ቪዲዮ አይቼ ለመመዝገብ ነበር።
link website ኡ ስትልኝ አስቸግሮኝ ነው።
link አለ።
website ኡ አስቸገረኝ actually በጣም
የምን website?
link ኡ አስቸገረኝ። link ኡን sort አድርጌው ነበርና እህ፣ አሁን ተስተካክሏል። portfolio አስገቢ link እያለች ነው።
አዎ
አሁን ተስተካክሏል። እሱን ማለት ትችያለሽ ዝም ብለሽ።
እሺ አመሰግናለሁ።